ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ህዳር 28 ቀን ሁለት ሺህ ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ? ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ዝግጅት ክፍል የቀረበውን የዕለቱን ሀተታ በቅድሚያ እናሰማለን። ወንጀልን ቢክዱ ከፍትህ አያመልጡ በሚል ርዕስ የቀረበ ነው። በማስከተልም በ2011 ዓ.ም ቀርቦ የነበረ ሀተታ አሰምተን በመጨረሻም ተደራጅቶ መታገል በኢሃፓ በሚል ርዕስ የቀረበውን የነሐሴ ወር 2009 ዓመተ ምህረት የዲሞክራሲያ እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። የረቡዕ ህዳር 28 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ወንጀልን ቢክዱ ከፍትህ አያመልጡ በአንዳንድ አውሮፓ ሀገሮች በሁለተኛው የዓለም ጦርነት ጊዜ ጀርመን በአይሁዶች ላይ የፈጸመችውን ፍጅት ሆሎኮስት አልነበረም፣ አልተደረገም ብሎ መካድ ለእስር ይዳርጋል። በኢትዮጵያ የቀይ ሽብርን አሰቃቂ ክስተት ራሳቸው ያካሄዱት በይፋ ሲክዱ መስማት ተገደናል። ስድስት ሚሊዮን አይሁዶችን ጨረሰ የተባለ ዘግናኝ ፍጅት ሐሰት ነው የሚሉ ዛሬም የፋሽስት የናዚን ፖለቲካ የሚከተሉ የቀኝ ፋሽስት ኃይሎች ናቸው። በኢትዮጵያም የፋሽስት አድናቂዎች ፋሽስቶች ራሳቸው የወንጀልና ጸረ ሕዝብ ድርጊቶች አጫፋሪዎች ቀይ ሽብርን መካድ አይደለም አፍንጫችን፣ ዓይናችን ስር እየተካሄደ ያለውን የዘረኞች ፍጅት ሸምጥጠው በመካድ ላይ ናቸው። ለሚፈጸመው ወንጀል ሁሉ በግልጽ ተጠያቂ ሆኖ ያለው የኮሎኔሉ አገዛዝና ራሱ ኮሎኔሉ ሆኖ ሳለ ኮሎኔሉም ብልጽግና የሚለውም የሽፋን ስሙ ጥፋቱን ሌሎች ላይ ይጭናሉ። አባ በበሉ እማሆይን ክስ ነው። በወለጋ አማራው አማራ ተብሎ በመቶዎች እየታረደና አስከሬኑ ሳይቀር እየተቃጠለ ዓይን አውጣዎቹ ገዳዮች በወለጋ አማራና ኦሮሞ በሚል ምንም ቅራኔና ግጭት የለም ሲሉ ድርቅ ብለው ያስተባብላሉ። የመጣውን ፋኖ ትጥቅ ለማስፈታት ነው እርምጃ የተወሰደው ሊሉም ሞክረዋል። በወለጋ ፍጅቱ ያገዛዙ ተከታዮች ሸኔ ተባሉ ብልጽግና፣ መከላከያ ተባሉ ኦህዴድ አማራን በአማራነቱ የተነሳ እያሳደዱ በመጨረስ ላይ ናቸው። ዓይን ያወጣ የዘር ምንጠራ ነው። ማነህ ባለ ሳምንት የተመለከተውና የሚመለከተው አማራውን ብቻ ነው። ለባለ ነፍጥ ለባለ ጉልበት አርጋጅ እንደ አሸን ነው። ኮሎኔሉ ለስልጣን ሲደርስ ብዙዎች ሸብረብ ብለውለታል። አሜሪካ ሊያሻሽጠው በእርግጥ ብዙ ሚሊዮኖች ዶላርን አፍሶለታል። የዩጋንዳና ሩዋንዳ መሪዎች ለጥቆም ኖርዌይ፣ ስዊድን እንዲሸልሙትም አድርጓል። በአገር ቤትና በውጭም አገር በቀል አድርባዮች ሰግደውለታል። ኢትዮጵያውያን ስንላቸው የነበሩ ለገዳዩዋ ሸርግደዋል። ድግግሞሽ ያለ ሆነና ኮሎኔሉ ለሚሊዮኖች መፈናቀል፣ ለአማራዎች መጨፍጨፍ ተጠያቂ መሆኑም ሲጋለጥ አጼ ምን አጠፉን ተውሰው ልዩ ልዩ ማጠየቂያ ደረደሩለት። የአቅሙን ይጥራል ብቻውን ሆኖ እንጂ ጽንፈኞች አስቸግረውት እንጂ ኢትዮጵያ ሱሱ ናት ሰው ኋላ ቀር ሆኖበት እንጂ ያላሉለት የለም። ሐቁ ግን ይጻረራቸዋል። ስልጣን ያውም ፍጹም ስልጣን ያለው በኮሎኔሉና በአገዛዙ እጅ ነው። አፈ ጉባኤ ቃል አቀባይ ነን እንደሚሉት ቀና ሐሳቢው ኮሎኔል በሌሎች ተሻጥሮ ወይም ተደናቅፎ አይደለም። ሳይወድ ፍጅት ማካሄድ ማጥ ረግረግ ውስጥም ወድቆ አይደለም። ነቅቶ አውቆ ለሀያ ሰባት ዓመታት ወያኔን በዘረኛ ባለስልጣንነት እንዳገለገለው ሁሉ በለመደበት ቀጠለ እንጂ አዲስ ጎዳና አልተያያዘም። የሚጀምረውም ለአገር የሚበጅ እንቅስቃሴ እንደማይኖር ልንደመድም ነቢይነት አይጠይቀንም። ቀጣዩ የተጀመረው ጸረ ሕዝብ በተለይ ጸረ አማራ ፍጅት ነው። ዘረኛውን ፖለቲካቸውን ማስፋፋት ማጠናከር ነው። ሕዝብን ባያሌው ስለናቁ ሐሰታቸውን ነጋ ጠባ በመደስኮር ሕዝብን ያታለሉ ይመስላቸዋል እንጂ ከአንዳንድ ቅጥረኞችና ሰላሎች በስተቀር አብዛኛው ሕዝብ የኮሎኔሉ አገዛዝ የወያኔ ተቀጥላ ዘረኛ፣ ነፍሰ ገዳይ፣ ጸረ ኢትዮጵያ አገዛዝ መሆኑን ደርሶበታል። ቀን ይቆጠራል እንጂ አገዛዙ ወዳቂ ጠፊ ነው ብንል ማጋነን አይሆንም። ይህን ለማረጋገጥ ለማፋጠን የሕዝብ አንድነት፣ የአገር ወዳድ ኃይሎች ኅብረት፣ ሁለገብ ትግሉን መጠናከር አስፈላጊ ነው። ኢህአፓ በረጅም ታሪኩ ለኢትዮጵያና ለሕዝቧ ሲዋግደቅ እንደቆየው ሁሉ አሁንም አገርና ሕዝብን ይቅደሙ ብሎ ይታገላል። በመሆኑም ሕዝብን ያላቀፈ ትግል ድልን አይቀዳጅምና ወደ ሕዝባዊ ድል ለመጓዝ ሕዝብ እንደ ቀድሞ ሁሉ ከጎኑ እንዲቆም ይማጸናል። በሆነ ምክንያትና በጉዞ ሂደት ከድርጅቱ የራቃችሁትም እንደገና ወደ ትግል አምባችሁ ድርጅት እንድትመለሱም ይመክራል። ለኢትዮጵያ አንድነትና ለሕዝቧ ከጭቆናና ከዘረኝነት መላቀቅ የቆማችሁ ኃይሎችም ኢህአፓ ጋር በግንባር ተሳስራችሁ በጋራ ትግላችንን እንድናፋፍምና ጠላትን እንድናደባይ ጥሪ ያስተላልፋል። አንድነትና ዴሞክራሲ የሕዝብ የበላይነትና ልዕልና ብለን ከተነሳንበት መርህ አልተቀየርንምና ሰንደቅ ዓላማችን ታሪካዊ መለያችን ነውና የህብረት አቀንቃኝ መሆናችን አዲስና የሚያስገርም ሊሆን አይችልም። ወንጀል ስለተካደ ውሎ አድሮም ቢሆን ከህዝባዊ ፍርድ መሸሽ ማምለጥ ከቶም አይቻልም። ኢትዮጵያን ከዘረኞች ግፍ ለማዳን ተባብረን ለሁለገብ ትግል እንሰለፍ። ድል ለኢትዮጵያ ሕዝብ! የማክሰኞ ጥር አምስት ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጠላት ወዳጅ ላይሆን መጎልበሱ ያብቃ። የአፈ ዘርዳዎቹ አገዛዝ ከቀውስ ወደ ቀውስ እየገባ መሆኑ አያከራክርም። ጅቦቹ በቅርጫው ክፍፍል ላይ መነካከስ ጀምረዋል። ምርጫ የሚሉት ተውኔት ሲቃረብ ደግሞ ቀውሳቸው መባባሱ አይቀሬ ነው። ይህንን በግምት አስገብቶ ትግልን ማፋፋም ለማለት እንጂ የእነሱ ቀውስ በራሱ ለውድቀት እስኪያበቃቸው ብሎ መጠበቁ ስህተት ይሆናል። የትግላችን ሂደት ብዙዎችን አዋርዷል። ሊደበቅ የነበረው ማንነትና ወንጀልን አጋልጦባቸዋል። አንዳንዶቹ በተለይም ከኛ ከኛ ብለው የሚደፍቁት ጊዜ ቢያልፍም ካዳቆናቸው ሰይጣን የማይላቀቁ በምኒልክ በምኒልክ ተወልደው በምኒልክ ላይ አሁንም የሚዘምቱ ሆነው መቅረታቸውን በሹሞቹ ፈቃድ ቡትቶ ባንዲራቸውን ብቻ ሰቅለው ሲያካሂዱ በጀመሩት ስብሰባ ግልጽ አድርገዋል። አዲስ አበባ የኦሮሚያ ናትና ኢትዮጵያ ግብር ኪራይ ለኦሮሚያ ትክፈል ማለታቸው ቆምጨጭ ብለው ያቀረቡት ባይሆን ኖሮ አዲስ ቀልድ ብለን በሳቅንበት ነበር። ኢትዮጵያ ለሻዕቢያ ካሳ ትክፈል ያለውን ሌላ ውዳቂ ሌንጮ ለታን ያስታውሰናል። የሕዝብ ሁለገብ ጥያቄ ተነስቶ ለዚህ ኃላፊነትን የያዘ መፍትሄ ምላሽ ሊሰጡ ይገባል ሲባል ይህች እንኳ ቀን ተሌት የዘረፏት አገር ያደረሱባት አልበቃ ብሎ ግብር ትክፈለን ወዘተ የጠባብ ጫጫታ ማሰማትን መምረጣቸው ምን ያህል ዘቅጠውና ደርቀው ወደ መቃብራቸው ሂያጅ መሆናቸውን አሳይቷል። ከነዚህ አገር ገንጣዮች ጋር ሹሞቹ ስምምነት አድርገው ነው እናት ኢትዮጵያ ላይ እየዘመቱ ያሉት። ለዚህ ነው ሙሉ ድጋፍ ሰጥተው ኢትዮጵያ ያሉትን አገር ሉዓላዊነት የሚሉትን ግን የሚያጠቁት። ለመሆኑስ ኢትዮጵያዊ አይደለንም፣ ኢትዮጵያ የለችም የሚሉ ለምንድን ነው ኢትዮጵያ በሚል ምርጫ ተካፋይ ሊሆኑ የታጩት? ምርጫ ማለት በሕዝብ ላይ መቀለድና ንቀት መሆኑን ደግመን ደጋግመን ያቀረብነው ነው። ሳይታለም የተፈታ ቅዠት ነው ማለትም እንችላለን። አገዛዙ ህዝባዊ አለመሆኑንና ሊሆንም እንደማይችልም ገልጸናል። ህዝብም ተረድቶታል። በሂደትም ማን የህዝብ ጎራ፣ ማን ከሃዲ ባንዳ መሆኑን ህዝብ ጠንቅቆ ሊለይ ይችሏል። አስመሳዩን ቆረቆንዳ አቀኛ የህዝብ አለኝታ ማለቱ ወደ ማክተሙ ተጠግቷል ብንል ስህተት አይሆንም። ገንዘብ ፈሶ ሰዎች በጠራራ ፀሐይ አቋም ሲቀይሩና ሲገዙም መታዘብ ችለናል። ቀደም ሲል እንዳልነው ደግሞ ማን ሹሞቹን እንዳመጣ የሚመለከተው መሪ ራሱ በቅርቡ ግልጽ አድርጎታል። የአሜሪካው ፕሬዝዳንት ትራምፕ ስም ሳይጠቅስ አንዲትን አገር እኔ አድኛት መሪ የተባለው ሰውዬ ሽልማት ተሰጥተው ብሎ አሽሟጧል። ከምን አዳናቸው? ከህዝብ አመጽ። እነማንን አድኖ ለስልጣን አበቃ? ሹሞቹን። የአሜሪካ ልጆች ቡችሎች ናቸው ያልነውን አረጋግጦልናል። የሽልማቱን ቧልት በጊዜው በሰፊው ያጋለጥነው ስለሆነ ለኛ የደነቀን የለም። የሹሞቹ አመጣጥ የህዝብን ትግል ለማፈል ነው ያልነውን ከከፋፋዮቹና ከሴረኞቹ አፍ መስማቱ ምናልባትም ጥርጣሬ ለነበራቸው በቂ መረጃ ይሆናቸዋል የሚል ተስፋ አለን። ምን ያህል የባዕድ ጣልቃ ገብነት ለአውሬ ዘረኝነት እንደዳረገን ተናግረናልና የትራምፕ አዎ የኔ ሥራ ነው አላስገረመንም። ሉዓላዊነት ለአረቦችም ተቸብችቧል። የኢትዮጵያን ፖለቲካ ለሽያጭ አቅርበው ለአሜሪካም ለነ ሳውዲም ሲያድሩ መዘዙ ኢትዮጵያ ላይ ሆኗል። በኢትዮጵያ ጉዳይ ላይ ማንም ጣልቃ ይግባ ብለን ለዘመናት ያካሄድነው ትግል በሹሞቹ አፈር በልቶ ይገኛል። ብዙዎች አሜሪካ ለምን ኢትዮጵያን ወደ ክፍፍልና እርስ በርስ ጦርነት ገፋት ብለው ይገረማሉ። በቅድሚያ የትራምፕ አስተዳደር ለአፍሪካ ሀገሮች ይህ ነው የሚባል ክብደትና ደቂቃ ስለማይሰጥ ጸረ ኢትዮጵያ የሆኑት እነ ኮሆንና ያማሞቶ ሊፈነጩ ችለዋል። እነዚህ ደግሞ ጸረ አማራ፣ ጸረ ኢትዮጵያ መሆናቸውን ቀደምም ያረጋገጡ ናቸው። ኢትዮጵያ ብትከፋፈል ለአሜሪካ ጉዳዩ አይደለም። ጦርነት ከመጣ ስደተኛ ወደ አውሮፓ ይጎርፋል የሚለው ነው ይበልጥ የሚያሳስባቸው። በአሜሪካ ጫማ ስር የምትወድቅ ኦሮሚያ ወይም ትግራይ ነጻ ከምትሆን ኢትዮጵያ ትሻላቸዋለች። ይህን በእርግጠኝነት መናገር ይቻላል። ይህን አልረዳ ብለው አሁንም አሜሪካ አሜሪካ በሚል የሚወደቁትን ብንታዘብ ሊፈረድብን አይገባም። ይህን የምንለው በአሜሪካ ወይም የራሳቸውን የብሔር ጥቅም በሚፈልጉት ላይ ጭፍን ጥላቻ ኖሮን ሳይሆን ኢትዮጵያን ስለምንወድና ጥቅሟን ስለምናስቀድም ብቻ ነው። መንፈሳችን የሀገራችን አርበኞች እንጂ የማፈሪያ ባንዳዎች አይደለም። የእኛ ኢትዮጵያ ትቅደም ክልል አያውቅም። ክህደት ጠላቱ ነው። የከርሶ አደሮችም አይደለም። ለዓመታት የታገልናቸው ለገንጣዮች አንታጠፍ ብለን ያስቸገርናቸው ለአድርባዮች የጎረበጥናቸው ኢትዮጵያን በማስቀደማችን ብቻ ነው። በምርጫ ዘረኞቹ አይወገዱም የምንለው ሐቁ ይህ በመሆኑ ሕዝብን ከትክክለኛው የትግል አቅጣጫ ማደናቀፉ አገር ያሳጣል ብለንም ስለምንሰጋ ነው። ቢሆንማ በምርጫ መፍትሄ ቢገኝማ መች ገዶን። ግን ዓመታት በስቃይ አለፉን ምርጫ ከንቱ መሆኑን እያስረዱን። ስንት ዓመት አለፈ አገር ወዳድ ያልናቸው ሆዳደር ሆነው ሲያሳፍሩን መንግስት በሉን ባዮችና የተሰየሙብን ጭቆና ግፍን ሲግቱን ስንት ዓመታት አለፉ። በምርጫ ከወያኔ ኢህአዴግ ምንም እንደማይገኝ አሳይተውናል። ደማችንን አፍሰው አስገንዝበውናል። እንደገና ሰለባቸው ልንሆን ህሊናችን አይፈቅድልንም። ኢትዮጵያም እሺ አትለንም። የተራ መንግስት እንኳ ኃላፊነት ሊወጡ የማይችሉና የማይፈልጉ ናቸው። ተረኞቹ ደግሞ ዴሞክራሲ ይቅር እድገቱ የሚቆይ የአንድ መንግስት የመጀመሪያ ተግባር ለዜጎቹ ሰላምና መረጋጋትን ማስፈን ነው። ዛሬ ሰላም የለም፣ መረጋጋት የለም፣ ስጋትና ፍርሃት አልጠፋም። በሰላም ወጥቶ በሰላም መመለስ የሚናፈቅ እየሆነ ነው። የስጋቱና ፍርሃቱ ምንጭ ደግሞ አገዛዙ ራሱ ያሰማራቸው መንጋዎችና ዘረኛ ጽንፈኛ ኃይሎች ናቸው። በምንም መስፈርት በአገራችን መንግስት አለ ማለት አይቻልም። ወያኔም በሽርጥ ገብቶ ያበጣብጣል። ቅጥረኞቹ ህዝብን ከህዝብ ማናከስ ያነሰ ይመስል አማራውን በአውራጃ ከፍለው ሸዋ፣ ጎንደር፣ ጎጃም በሚል ሊያፋጁ ተነስተዋል። ሶማሌን ያስታውሷል። ማየትም ይበቃል። ከወዲሁ መንቃት ይጠበቅብናል። ይህን ተንኮል በእንጭጩ ለማክሰም መዘናጋትና መደናበር አገር ያሰርቃል። ሌቦቹ ደግሞ ጨካኝና ህሊና ቢስ ጅቦች መሆናቸውን አይተናል። ዘረኛ መንጋ ርህራሄም ይሉኝታም የለውም። ከታሪክ መማር ጸጋ ነው፣ ግን የምንማረው ታሪክ ሐቅን መሰረት ያደረገ መሆን አለበት። ሐሰት ሲግጡን ዘመን አለፈ። ሻዕቢያም ወያኔም ኦነግም መሰረታቸው ሐሰት ነው። የቡርቃ ዝምታና አኖሌ ውሸት፣ የግብጽ የካታር ቅጥረኞች ትረካ ፈጠራ፣ ታሪካችንን መንከባከብ አገራችንን ከመጠበቅ ጋር የተጣመረ ነው። ከታሪክ ስንማር ደግሞ ወላጆቻችን አርበኞቹ በትግል አገር እንዳቆዩን ማወቅ አለብን። በሚሊዮን መስዋዕት የሆኑት የኢትዮጵያን አንድነት ለመጠበቅ ነው። ይህን ዘንግተን ሆዳችን ከአገር ፍቅራችንና ከወኔያችን በልጦ አገር ስትደፈር ዝምታን ከተቀበልን ለሚደርሰው ጥፋትና ጉዳት ተጠያቂ ከመሆን አናመልጥም። ታሪክን በተገቢው ማስታወስና መዘከር፣ በሕዝብ መሃል አንድነትና ፍቅርን ማስፈን በሃይማኖት ሊበጠብጡን የሚቀጡትን መቋቋም ግዳጃችን ነው። በተለይም አዲሱ ትውልድና ወጣቱ ይህን ግዴታ ሊቀበሉና ሊከተሉ ሊያሟሉ ዝግጁ መሆን አለባቸው። ያለፈው ባወቀው በተቻለው ታግሎ አልፏል። የዛሬውም ዛሬ ግዴታውን መወጣት ነው ያለበት። ለዚህም ነው ዝግጁ መሆን ያለበት። ኢትዮጵያ ትኑር ትጎዳ የሚመለከተው የዛሬውን ትውልድ እንጂ አንድ አገር አሳልፈው የሰጡንን ጀግኖችና ትውልድ አይደለም። ኢትዮጵያ በአንድነቷ ጸንታ ለዘላለም ትኖር። በጽኑና የጋራ ትግላችን ዘረኞችን እናስወግድ። ድል ለኢትዮጵያ ሕዝብ!
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ አርባ ሁለት ቁጥር ሰባት ነሐሴ ሁለት ሺህ ዘጠኝ ዓመተ ምህረት ተደራጅቶ መታገል በኢህአፓ ለሕይወታቸው ሳይሳሱ የሞትን ጽዋ እየተጎነጩ አገራቸው የጣለችባቸውን አደራና ግዴታ ፈጽመው ያለፉት እኒያ የኢህአፓ ጀግኖች ባለ ታሪኮች ናቸው። ለትውልድና ለታሪክ እንዲተላለፍ የተውልን የጀግንነት ታሪክ ሳይበረዝና ሳይሸራረፍ ተጠብቆ መቆየት ያለበት ከመሆኑም በላይ ለተተኪ ትውልድ የማስተላለፍ ታሪካዊ ኃላፊነት የወደቀው በቀዳሚው ትውልድ ትከሻ ላይ መሆኑን መረዳት የግድ ይላል። እንደዚያ ጀግኖች የፈጸሙትን ተጋድሎና የከፈሉትን መስዋዕትነት ስንዘክር ሁሌም ከፊታችን የሚደቀነው ማንም ሳያሳስባቸው ማንም ትዕዛዝ ሳይሰጣቸው ደሞዝ ሳይከፈላቸውና ማዕረግ ሳይሰጣቸው በሕይወታቸው የከፈሉት አገራዊ መስዋዕትነት መሆኑን ነው። ከነሱ የምንማረው አገሩን አፍቃሪና ሕዝቡን አክባሪ የሆነ ዜጋ ትግልና ሩጫው ሊሆን የሚገባው ለትውልድና ለአገር የሚበጁ አገራዊ እሴቶችን ተንከባክቦና ጠብቆ የማይሞትና የማያልፍ ቁም ነገርን ለተተኪው ትውልድ አውርሶ ማለፍ ነው። የትናንት ቆራጥ ጀግኖች ይህን የማይናወጥ ቃል ኪዳን መመሪያቸው አድርገው አገራቸው የጠየቀቻቸውን ክቡር መስዋዕትነት በመክፈላቸው ነው ዛሬ የዚያ ታሪክ፣ የዚያ ባህል፣ የዚያ ቅርስ ባለቤቶች ነን፣ ባል አገር ነን እያልን በልበ ሙሉነት በማንነታችን ልንኮራ የቻልነው። ዛሬም ቢሆን ከትግል ውጪ የአገርን ክብርና የሕዝብ መብት ማስጠበቅ አይቻልም። የአገር ሉዓላዊነትና የሕዝብ ጥቅም ሊከበር የሚችለው ኃላፊነትንና አደራን ሊሸከም የሚችል አገር ወዳድ ቆራጥና ታጋይ የሆነ ትውልድ ሲኖር ነው። የዚያን ዘመኑ አፍላ ትውልድ የለውጥን አስፈላጊነት አምኖበት የታገለው የሚወዳት አገሩ ጠንካራና የበለጸገች ፍትሕና ርትዕ የሰፈነባት በረሃብና በበሽታ ዜጎቿ የማይረግፉባት እኩልነት የተከበረባት የሁሉም ዜጎች አገር እንድትሆን ከልቡ በመመኘት ነው። ከእኩልነት ጥያቄ ጋር ተያይዘው ላሉት ችግሮች መፍትሄ ለመሻት የጣረው አገር ወዳዱ ትውልድ ለራሳችን ችግር ራሳችን ምላሽ እንስጥ ብሎ ነበር የተነሳው። በሕዝብ አንድነት በመፈቃቀድና በእኩልነት ላይ እንዲመሰረት ቀሰቀሰ። የራሱን ብሔር ሳይከልል በብሔረሰብ ደረጃ ሳይሆን ዜጎች በኢትዮጵያዊነት እየተደራጁ ባዕዳን ሰርገው የሚገቡበትን ቀዳዳ ለመድፈን ጣረ። እንደ ሰጎን አንገታቸውን ቀብረው የብዙሃኑን ብሶት ረግጠው በእኩልነት መኖርን አሻፈረኝ ብለው በጎጥ መደራጀትን ፈልገው በቅዠት ምናብ ውስጥ እንደዋዠቁት ዛሬም እንደሚዋዥቁት አልቃዠም። የአገርና የሕዝብ አንድነት ሊጠበቅና ሊጠናከር የሚችለው በጥላቻ ሳይሆን በፍቅር፣ በጭቆና ሳይሆን በዴሞክራሲ፣ በእኩልነትና በሕዝብ መብት መረጋገጥና መጠናከር ነው በማለት በኢህአፓ ጥላ ስር የተሰለፈው ወጣት ትውልድ በደሙ አኩሪ የትግል ታሪክን ጽፏል። ይኸው አገር ወዳድና ተራማጅ ትውልድ የአገር አንድነትና የግዛታዊ ክልል ባዶውን ሳይሆን ከሕዝብ ጥቅም በእኩልነት ላይ ከተመሰረተ ከሕዝብ አንድነት ጋር ከተሳሰረ የጽንፈኝነት መሰረቱ ይናዳል፣ የጥላቻ ሰንሰለቱ ይሰበራል ብሎ በመታገሉ ተከታታይና ያላባራ የጽንፈኞች በትር አርፎበታል። ያ ወጣት ትውልድ የአንዱ ባህል፣ የአንዱ ቋንቋ፣ የአንዱ ሃይማኖት ከተናቀ ታዲያ አንድነት በምን ሊመሰረት ሲልም ያላሰለሰ ትግል አካሂዷል። በወቅቱ በአገራችን የዴሞክራሲ መብቶች ሙሉ በሙሉ በመታፈናቸውና ለመብቱ የሚታገለውን ሕዝብና ተቃዋሚዎችን ያለ ርኅራኄ የማጥፋቱ ዘመቻ ቋሚ የአምባገነኑ ፖሊሲ በመደረጉ ልዩነቶችን ብቻ በመንቀስና በማጉላት ለጎሳ ፖለቲካ ስር መስደድ አመቺ ሁኔታን ፈጠረ። አክራሪዎች አገራቸውን ጭራሽ ወደ መካድ ዘቀጡ። ሌሎች ደግሞ ኢትዮጵያዊነትን ወደ ሁለተኛ ደረጃ ዝቅ በማድረግ ጎሳዊነትን አስቀደሙ። በወቅቱ ተራማጅ ትውልድ ያሰባሰበው ኢህአፓ የብሔር ብሔረሰብ ጥያቄ ከዴሞክራሲ ጥያቄ ተነጥሎ ከታየ ችግሩ የማይቀር መሆኑን አስቀድሞ ተነበየ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለውም ጥያቄው በቅጡ ባለመያዙና በአግባቡ ባለመስተናገዱ ባለመፈታቱ የተነሳ የአገር ሉዓላዊነትም ሆነ የሕዝብ አንድነት አደጋ ውስጥ ወደቀ። ያለፉትን አምባገነን ስርዓቶች የተካው ራሱን የጭቁኖች ነጻ አውጪና የብሔር ብሔረሰቦች ቤዛ አድርጎ የሚቆጥረው ወያኔም ቢሆን ጸረ ዴሞክራሲና አፋኝ በመሆኑ ሕዝቡ ለዘመናት የታገለለትን የእኩልነት ጥያቄ ሊመልስ አልቻለም። ተፈጥሯዊ ባህሪው አይፈቅድለትምና መንገንጠልና አንድነት የማይጣጣሙ በመሆናቸው ስልጣን ላይ በመቆየት አገሪቱንና ሕዝቡን ለመበዝበዝ እንዲያስችለው ሕዝብን እርስ በርስ በማናቆር በማጋጨትና የመከፋፈል ሥራ ላይ ተሰማርቷል። በሁለቱ ሥርዓቶች መካከል ያለው ልዩነት ደርግ በጉልበት ተቃዋሚውን ሁሉ በጭካኔ እየቀጠቀጠ ሕዝብን በማስፈራራት በወታደራዊ አምባገነንነት አገሪቱን ያዳሸቀ ቡድን መሆኑ ግልጽ ሲሆን፣ ወያኔ ደግሞ መላውን የኢትዮጵያ ሕዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ሕዝቡን እርስ በርሱ እያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ ሕዝቡ ለለውጥና ለዴሞክራሲ የሚያደርገውን ትግል ለማፈንና ለማዳከም እንዲሁም በሕዝብ መካከል ውዥንብር እንዲፈጠር ቀን ከሌሊት ሲማስን ይታያል። የሕዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንድ የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ውዥንብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልጧል፣ ታግሎታልም። ያ በ1960ዎቹ በስፋት ገኖ በጥልቀቱ ዳብሮ አሮጌውን የዘውድ አገዛዝ ስርዓት ለመለወጥ እና በምትኩ ህዝባዊ ስርዓትን ለመገንባት የተደረገው የተማሪዎች እንቅስቃሴ የተጀመረው በጥቂቶች ቆራጥ ወጣት ምሁራን መሪነትና አደራጅነት ነበር። እኒያ ጥቂት የነበሩ ተራማጅና ለውጥ ፈላጊ ወጣቶች ለሚወዷት አገራቸው እድገት፣ ብልጽግናና ስልጣኔ ለህዝባቸው ፍትህና እኩልነት የከፈሉት መስዋዕትነት ውጤት እየዋለና እያደር በመላው የአገሪቱ ክፍሎች ያለማቋረጥ በርካታ ታጋዮችን እያፈራ የስልሳ ስድስቱን ህዝባዊ እንቅስቃሴ እውን አድርጎ ለዛሬው ቀጣይ ትግል ተጨባጭ ምሳሌ ሆኖ ተገኘ። ትላንት መሬት ዳራሹ የሚለውን መፈክር ሲያስተጋቡ የነበሩት ምሁራን አርሶ አደሩ ከገባርነት ተላቆ የመሬቱና የምርቱ ባለቤት እንዲሆን በመጠየቅ ሲታገሉ የነበሩ ሲሆን በገሃድ ይታይ የነበረውን የብሔረሰብ የሃይማኖትና የጾታ ጭቆና መጋረጃውን ገልጠው ወደ አደባባይ በማውጣት በአስቸኳይ መፍትሄ እንዲፈለግለት አገራዊ ጥሪን አሰምተዋል ታግለዋል። የኢትዮጵያንም አንድነት በጭቆና ላይ መስርቶ በኃይል ለማረጋገጥ መጣር ልዩነትን የሚያሰፋና አንድነትን የሚያናጋ ኢሰብአዊም ነው ሲሉ ኮንነዋል። ኢህአፓን የመሰረቱት እኒያ ለውጥ አቀንቃኝ ተራማጅ ምሁራን የድርጅታቸው ልሳን በሆነው በዴሞክራሲያ የህዝቡን ጥያቄ በየጊዜው እያነሱ ቀስቅሰዋል፣ አንቅተዋል። የመደራጀትንም አስፈላጊነት በተግባር ተርጉመዋል። በትግሉ ሜዳ በመገኘትም ትግሉ የሚጠይቀውን የህይወት መስዋዕትነት ጭምር በቆራጥነት ከፍለዋል። የካቲቱ 1966 የተማሪው እንቅስቃሴ ተጠናክሮ ሊሰፋ የቻለው ጠንካራ ድርጅትና ቆራጥ የሆኑ የአመራር አባላት ስለነበሩትም ሲሆን ሰፊ አባላቱና አገር ወዳድ ደጋፊዎቹም ከራሳቸው ጥቅም ይልቅ የሀገራቸውንና የህዝባቸውን ጥቅምና ፍላጎት ያስቀደሙ ለመስዋዕትነትም ዝግጁ በመሆናቸው ጭምር ነበር። በአጭር ጊዜ ውስጥ አገር አንቀጥቅጥ የተባለ ሁሉንም የህብረተሰብ ክፍሎች ያቀፈና ያሳተፈ ህዝባዊ እንቅስቃሴ በማካሄድ ጠላት እንዲሸበር ለማድረግ የተቻለው። የህዝቡ ብሶትና ሮሮ መንስኤውም በህዝቡ ላይ የተንሰራፋው ግፍ፣ በደልና ጭቆና መሆኑን በሚገባ የተረዳው ያ ለውጥ ፈላጊ ተራማጅ ዜጋ ጭቆናን ለማስወገድም ህዝቡ የሚያነሳቸውን ጥያቄዎች ማስተጋባትና መታገል ይገባል ሲል ጽኑ እምነት አደረበት። ህዝባዊ ትግልም መካሄድ ያለበት መሆኑን ያመነው ይህ ትውልድ የመታገያ መሳሪያ የሆነ የፖለቲካ ድርጅት እንደሚያስፈልግ በመገንዘብ በትግሉ ሂደት ድርጅቱን ኢህአፓን በሚያዝያ ወር 1964 ዓመተ ምህረት እንዲመሰረት አደረገ። የኢትዮጵያ ህዝብ ትግል በተቀናጀና በተማከለ መልኩ እንዲሰባሰብ ብሎም ህዝቡ በገዢዎች ላይ ለሚያደርገው ትግል የማስተባበሪያ የማታገያ መሳሪያ ሆኖ እንዲያገለግል በማሰብ ጭምር ነበር የዛሬ 45 ዓመት ኢህአፓ የተመሰረተውና በነሐሴ 26 1967 ዓመተ ምህረት እነሆኝ ኢህአፓ ለህዝብ አለኝታ ብሎ ራሱንም ለህዝብ በይፋ ያስተዋወቀው። ኢህአፓን የመሰረተው ያ ተራማጅ ትውልድ የነበረው ራዕይ የህዝቡን ጥያቄ ወደ ጎን አድርጎ በህዝብ ላይ ለመሳየም ወይም ህዝብ አያውቅም እኔ ነኝ ወኪሉ በሚል ቀቢጸ ተስፋ ተሞልቶ አልነበረም። ራዕዩ የኢትዮጵያ ህዝብ ያነሳቸው የመብት የእኩልነትና የዴሞክራሲ ጥያቄዎች በአግባቡ እንዲመለሱ የህዝቡም የስልጣን ባለቤትነት እንዲረጋገጥ ህዝቡ መደራጀትና መታገል ይኖርበታል። ትግሉም በድርጅት መታገዝ፣ መቀናጀት አለበት ከሚል ጽኑ እምነት የተነሳ ነበር። የኢትዮጵያ ህዝብ ከዳር እስከ ዳር የታገለለትና አያሌ መስዋዕትነት የከፈለለት የህዝብ የስልጣን ምንጭነት የሚያስቀድመው ራዕይ ዛሬም አልተረጋገጠም። ኢህአፓ በረጅሙና በእርግጥም በመራራው የትግል ሂደቱ ለህልውናው ማጠየቂያ የሆነውን የሀገር እና የህዝብ ፍቅር ተንከባክቦና ጠብቆ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በተመክሮና ዕውቀት ለማዳበር ችሏል። የፍትህን፣ የዴሞክራሲንና የእኩልነትን፣ የሀገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉን የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ ስር በማሰለፍ የህዝቡ አይነታ መለያው ሆኖ የመጣውን ድፍረትና ቆራጥነት በማላበስ ባካሄደው የአርባ አምስት ዓመት ትግሉ በህዝባችን ደማቅና ረጅም የትግል ምዕራፍ ውስጥ የማይረሳና የማይሻር አኩሪ ምዕራፍን ጽፏል። ኢህአፓ ስሙ እንደሚጠቁመው ኢትዮጵያዊና የህዝብ ፓርቲ ነው። በኢህአፓ ጥላ ስር ተሰባስበው የታገሉት ብሔረሰብ ሳይለዩ ከትምክትና ከጠባብነት ተቃርነው በህዝብ እኩልነትና ታላቅነት ብለው ኢትዮጵያ የሁሉም የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ ታሪክ ቀልባሾች ሊሉ እንደሚከጅሉት ኢትዮጵያን ለመጉዳት የተሰለፉ አልነበሩም። የኢህአፓ የትናንቱም ሆነ የዛሬው መለያ ለብዙሃን ህዝብ ጥቅምና ለመላ ዜጎቹ እኩልነት፣ ለአገር ሉዓላዊነት ማለትም ለኢትዮጵያዊነትና ለኢትዮጵያ መቆሙ በመሆኑ ህዝቡን ለመጨቆንና አገሪቱን ለማዋረድ ለመበተን የፈለጉ ኃይላት ሁሉ በጠላትነት መድበው ሊያጠፉት ቢማስኑም ልጓዝ በድል ጎዳና በወደቁት ጓዶች ፋና ሲል በጽናት ህዝባዊ ትግሉን የቀጠለ አንጋፋ የፖለቲካ ድርጅት ለመሆን በቅቷል። የኢህአፓን ህያውነት ስናነሳ ኢህአፓ ሲመሰረት ጀምሮ ይዞት የተነሳው የህዝብ ጥያቄ በቀጣይነት በህዝቡ ውስጥ ተቀባይነትን አግኝቶ ስር ሰዶና ደርጅቶ ህዝቡ የራሱ ጥያቄ መሆኑን ተገንዝቦ ዛሬም ያልተቋረጠ የህይወት መስዋዕትነትን ጭምር እየከፈለለት በመታገል ላይ ይገኛል ማለታችን ነው። ኢህአፓ ሲመሰረት ጀምሮ በመርሃ ግብሩ አስፍሮ ለኢትዮጵያ ህዝብ መታገያነት ካቀረባቸው ምልዓተ ህዝቡም ያስተጋባው የዴሞክራሲ መብት ጥያቄ ዛሬም አልተመለሰም ማለታችን ነው። ዋነኛ የካቲት 66ቱ መተከላዊ የሆኑት የህዝብ ጥያቄዎች መሬት ላራሹ፣ ህዝባዊ መንግስት ይመስረት፣ የዜጎች እኩልነት ይከበር፣ የሃይማኖት እኩልነት ይረጋገጥ፣ የጾታ እኩልነት ይከበር ወዘተ የሚሉት እስካልተመለሱ ድረስ ከአምባገነኖች ጋር የሚያደርገውን ህዝባዊ ትግል ሳያቋርጥ መቀጠሉ አይቀሬ ነው። ካለፈው የትግል ተመክሮ የምንማረው ቁም ነገር ህዝብ ለመብቱ ሲታገል ገዢዎች በኃይል ሊያፍኑት መጣራቸው የሚጠበቅ መሆኑ ነጻነትና መብት በልመናና ተንበርክኮ በመማፀን የሚገኙ አለመሆናቸው እናም መብትን ለማስከበር መራር ትግልና ከበድ ያለ ዋጋን የሚያስከፍል መሆኑ ነው። እውነተኛ ትግል መስዋዕትነትንም ያካትታል። ውጣ ውረድ፣ እርዛት፣ ረሃብና ጥማት ወዘተ የትግሉ አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ አማራጩ ለገዢዎች አሜን ብሎ መገዛት በባርነት ለመረገጥና ለመሰቃየት ጀርባን አጎንብሶ መስጠት ነው። መብት ስንል መሰረታዊ ነው። መብት የሰው ልጅ ስብዕናም ጭምር ሲሆን አገሩ ደግሞ የሰውነቱ የዜግነቱና የማንነቱ መገለጫ ናት። ትግል ስንልም ህዝብ ይበጀኛል፣ ያዋጣኛል በሚለውና በፈቀደው መንገድ ሁሉ የመታገል መብቱ የማይገረሰስና በማንም ሊታገድ የማይችል ሲሆን ወሳኙ ራሱ የተበደለው ህዝብ ብቻ ነው። ገዢዎች የትግሉን አይነትና የመታገያ ስልቱን ወሳኝ ሊሆኑ ከቶም አይችሉም። የትግሉ አይነትና ስልት የሚወሰነውም በገዢዎች ባህሪ ላይ ተመርኩዞ መሆኑም ግልጽ ነው። አምባገነን ገዢዎች የህዝቡን መብት አፍነው ረግጠውና ደፍጥጠው እንዳሻቸው እያሳደዱ እያሰሩና እየገደሉ ህዝቡ ለመብቱ መከበር የሚያደርገውን የሰላማዊ ትግል ጎዳና ዘግተው አትጻፍ፣ አትደራጅ፣ አትጠይቅ፣ አታምጽ፣ ብረት አታንሳ ማለት አይችሉም። የመብቱ ባለቤት በገዛ አገሩ ባዳና የበይ ተመልካች ሆኖ የተገደለው የተገፋውና የተረገጠው ህዝብ ተጨባጩን ሁኔታ በማጤን ሁኔታው የግድ በሚለውና በሚፈቅደው መንገድ ሁሉ መታገል መብቱ ነው። የየካቲት ስልሳ ስድስቱ ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራን የማቀዝቀዝ ወዘተ የሚታወሱ ናቸው። ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንን የትግል ስልት መጠቀም ውጤታማ መሆኑ አያጠያይቅም። በተግባርም ራሳችን ያየነው ነው። በአገራችን የታየው የጸረ ወያኔ ህዝባዊ እምቢተኝነት የሞት ከተሞች አድማ ማድረግ ወያኔን አሸብሯል። ኢኮኖሚውንም በተወሰነ ደረጃም ቢሆን አናግቷል። ባዕዳኑንም አስደንግጧል። ህዝብ በተለያዩ የአገሪቱ ክፍሎች በተከታታይ ባደረገው አመፅ ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ በህቡ ተደራጅቶ ባካሄደበት ውጤታማም ሆኗል። እንደሚታወቀውም የዚህ አይነቱ ስልት ለሥራ ማቆም አድማ ጥርጊያ ይሆናል። ሰላማዊ ሰልፍ ባላመቸበት ሁኔታ ይህን የትግል ዘርፍ ሊተካ የሚችል ወይም በተጠናከረ መንገድ ረዳት ሊሆን የሚችለው ደግሞ የሥራ ማቆም አድማ ነው። የሥራ ማቆም አድማ ጠቅላላና ሁሉን አቀፍ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ ከስልሳ ስድስቱ ህዝባዊ አመፅ ተመክሮን መቅሰም ይቻላል። የሥራ ማቆም አድማ ስንል የተወሰኑ የህብረተሰብ ክፍልን በማጠቃለል ሊጀመር ይችላል። በበቂ ዝግጅት ሁሉም የህብረተሰብ ክፍል የቢሮ ሰራተኛው፣ የፋብሪካውና የትራንስፖርት ሰራተኛው፣ ነጋዴው፣ ተማሪውና አስተማሪው፣ ጭቁን ወታደሩ ወዘተ የሚሳተፍበት በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛ የትግል መሳሪያ ነው። ቀደም ሲል በተግባር ታይቶ ውጤትን አሳይቷል። ዛሬም ይቻላል። አሁን ያለንበትን ተጨባጭ ሁኔታ በጥሞና ስንመለከተው ዘረኛውና ጸረ ኢትዮጵያ የሆነው ወያኔ ህዝቡን በልዩ ልዩ መንገድ እያሰቃየ መሆኑን እንገነዘባለን። በግብር በኪራይና በተለያዩ ክፍያዎች ነጋዴዎችን ይበዘብዛል። የንግዱን የኢንዱስትሪውንና የአገልግሎት ሰጪውን ዘርፍ በራሱ ቁጥጥር ስር አስገብቶ የቡድኑን አባላት ባለጸጋ እያደረገ ሌላውን ህዝብ በድህነት በችግርና በረሃብ እንዲሰቃይ ያደርጋል። እናም በነጋዴው ላይ የተለያዩ ተጽዕኖዎችን ያደርጋል። በአገራችን ዛሬ ከኑሮው የተፈናቀለው ሥራ እንዲያጣ የተደረገውና በችግርና በመከራ የሚኖረው ሕዝብ ቁጥር በቀላሉ የሚገመት አይደለም። የዜጎች ማህበራዊ ኑሮም ገዢዎች ስልጣን ላይ ለመቆየት በሚያደርጓቸው ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች አስከፊነትና ጎጂነት የተነሳ ፍርስርሱ ወጥቷል። አብዛኛው ሕዝብ ተላላፊ በሽታዎች እየተለከፈ የሚረግ ሲሆን ረሃብ የሀገራችንን ምድር የሙጥኝ ብሎ ገዢዎች በተፈራረቁ ቁጥር አሃዙን እየቀያየረ መጎብኘቱንም አላቋረጠም። ለራሱ የሚበላው ለከብቱም ግጦሽ አጥቶ ቀየውን እየለቀቀ የሚፈልሰው ሕዝብ ብዛት ከጊዜ ወደ ጊዜ ከፍ እንዲል ከማድረጉም በላይ ወላጆች ከልጆቻቸው፣ ሚስት ከባሏ እየተነጠሉ ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ መጋቢና አሳዳጊ እያጡ ነው። ስራ አጥነቱ እጅግ በመብዛቱ የተማረውና ከተመኛው ራሱን ችሎ በመቆም ትርጉም ያለው ኑሮ መመስረት ኑሮውንም ማሻሻል ባለመቻሉ ተስፋው የመነመነበት ሆኗል። የአገሪቱ የወደፊት ተስፋ መሆናቸው አጠያቂ ያልሆነውን በቀላሉም ሊተኩ የማይችሉ ወጣት ልጆቿን የተማሩና የሰለጠኑትንም ጭምር እንዲህ እያመነመነች ልትለማና ልትበለጽግ ብሎም ልታድግ ቀርቶ እንዴት ራሷን ችላ መቆም ትችላለች? በዚህ ሁኔታ የወጣቱ ትውልድ ተልእኮ በታሪክም እንደተመዘገበው ሀገራችንን በተጨባጭ እንደታየው ሰጥ ለጥ ብሎ መገዛትና አምባገነኖችን ማገልገል አይደለም። የኢትዮጵያ ወጣቶች የሚታወቁትና ታላቅ ዝናን ያተረፉት ለፍትህ፣ ለእኩልነትና ለዴሞክራሲ መቆማቸው ጭምር ነው። ዛሬም ሕዝቡን በኢኮኖሚ ጥያቄዎች ዙሪያ አሰባስቦ ማታገል መሰረታዊና ተቀዳሚ የትግል ስልት ነው፣ የሁሉናም ጉዳይ ነው። ሁሉንም የህብረተሰብ ክፍል የሚነካና ቀጠሮም የማይሰጥበት ጉዳይ ነው ሊባል ይችላል። በዚህ መስክ የሚካሄድ ትግልም ከፖለቲካ ልዩነት ርቆ ሰፋ ያለውን ትግል ሊያስተባብር የሚችል ነው። በማህበረሰባዊ ጥያቄዎችም ሆነ በባህል ጥያቄዎች ዙሪያ ተመሳሳይ ትግል ማካሄድ ይቻላል ይገባልም። በፖለቲካው ትግልም የማይናቅ ተመክሮ በመስዋዕትነት የገበየ ህዝብ ነው። ቀደም ካለው ታሪክ ሌላ ከላይ ለማሳየት እንደሞከርነው የተማሪዎችን ትግል ስንዘክር፣ የየካቲት አብዮትን ታሪካዊነት ስንመሰክር የምናወሳው ይህንኑ ነው። የተቃውሞን ጎራ ማስፋት፣ ማጠናከር፣ የህብረት ትግልን መፍጠር፣ የተቃውሞን ግብንም ማወቅና የእንቅስቃሴውንም አቅም መመዘን፣ አንገብጋቢ መፈክሮችን ማስተጋባት፣ የተቃውሞ ህዝባዊ ሰልፍን ማድረግ፣ መደጋገም የሥራ ማቆም አድማን ማደራጀት፣ አድመኞችን መደገፍና መርዳት፣ ከፋፋዮችንና ወሬ አቀባዮችን ማግለል፣ የእስረኛንና የሰማዕትን ቤተሰብ መንከባከብ ተግባራዊ የተደረጉበት ወቅቶች ነበሩ። ዛሬም በአገራችን እነዚህን ለማስቀጠል ከሕዝባችን አቅም በላይ አይደለም። ይህን ዘረኛና አምባገነን የሆነ የወያኔ አገዛዝ ለማስወገድ ሕዝባዊ ትግል አስፈላጊና ግልጽ ከሆነ ቢያንስ ድፍን 26 ዓመት አልፏል። ያለ ህዝባዊ ትግል የሚገኝ ድልም ሆነ የመብት መከበር ሊኖር የሚችል ባይሆንም የኢትዮጵያ ህዝብ መብቱን ለማስከበርና ለማረጋገጥ አገሩን ከጥፋት ለማዳን የጀመረውን ህዝባዊ አመፅ መቀጠልና ማፋፋም ይኖርበታል። ትግል ሲሉ ትግል ስንል የሚል ጨዋታ እንዳይሆን ጥንቃቄ ያሻዋል። ጥቂቶች ብቻ ገንዘቡ አለን፣ መሳሪያው አለን ብለው ትግል አካሂደው ነጻነትና መብትን ለህዝብ አያጎናጽፉም። ትግል ስንል ህዝብን ያቀፈ፣ ህዝብን መሰረት ያደረገ፣ በህዝብ ተሳትፎ የተደገፈ ህዝባዊ ትግል ማለታችን እንደሆነ ግልጽ ሊሆን ይገባል። ሀገር የህዝብ እንደመሆኗ ለሀገር ደህንነት የህዝብ ተሳትፎ ያስፈልጋል። በትግሉ የህዝብ ግንባር ቀደም ተሳትፎም ካልተረጋገጠ የሚፈለገው ህዝባዊ ድል አይገኝም። በእርግጥ በሚፈለገውም ግብ ላይ አንድ ወጥ ወይም ተመሳሳይ አቋም አለ ብሎ መጠበቅ አይቻልም። ዴሞክራሲ ያለ ሁሉ የዚሁ መርህ ተከታይ አይደለም። በአንድነት ሽፋን ፍጹማዊነትን፣ የበላይነትን፣ ብዝበዛን ሊያስፋፉ የእኩልነትን መብት ከብዙሃን ሊያርቁ የሚመኙ አልጠፉም። በመብት ስም ሕዝብን ከፋፍለውና እርስ በርስ አፋጅተው የራሳቸውን የበላይነት ለማስፈን የሚጠሩም አሉ። በሕዝብና በዴሞክራሲ ሽፋንም የባዕዳንን ጥቅም ለማስጠበቅ የተሾሙና የተሸለሙም አሉ። መወራጨታቸውን አላቆሙም። ስለዚህ የምንፈልገው ዴሞክራሲ፣ የምንመኘው ድል ምን አይነት ነው፣ የማን ነው፣ ለማን ነው የሚለውን በግልጽ ማወቅ ማስቀመጥ ያሻል። የምናድናትስ አገር በዴሞክራሲና በእኩልነት ላይ ትገነባለች ወይስ በጭቆናና በዘረኝነት? ለዚህ መልስ መስጠቱና ጎራ መለየቱ ተቀዳሚና አብይ ተግባር ነው። ከየካቲቱ ህዝባዊ ትግል የምንቀስማቸው በርካታ የትግል ተመክሮች አሉን። ከላይ የቀረቡትን የህዝብ ትግልና የሆነውን ያየነውን ሁሉ ማገናዘብን የግድ ይላል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ ዓመታት የተማሪዎች ትግል የዘውዱን አገዛዝ ሊያናጋ የቻለው ህዝቡ አሻፈረኝ ብሎ በአንድነቱ በኢትዮጵያዊነቱ በየካቲት በህብረት በተነሳ ጊዜ ነው። ይህ ህብረትና ጽኑ የትግል መንፈስ ከየካቲት በኋላ በአስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቃዋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ ስርዓቱን ለማስፈን ቻለ። ሀገር አቀፍ ተቃውሞ በወቅቱ ተቀናብሮ ባለመከሰቱ የነቁ የህዝብ ወገኖች፣ አታጋዮች፣ አደራጆችና ቆራጥ ታጋዮች ተጋፍጠው በእሳት ተጠበሱ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ታጋዮች በተለይ ወጣቱ ትውልድ ካለፉት ህዝባዊ እንቅስቃሴዎች የትምህርት መቅሰምና የነበሩ ስህተቶችን ላለመግደም ከህዝባዊ ትግሉ ጠንካራ ጎኖች ጎኖችን መቅሰም ይኖርበታል ብለን እናምናለን። በያፓ በኩል ይህንን እውን በማድረግ በኩል በተግባር ከትግሉ ከቀሰምነው ተመክሮ በተገኘው መንገድ ሁሉ ለማካፈል ጥረቱ አልተቋረጠም። የሚያዳምጥ ጆሮ፣ የሚያገናዝብ አእምሮ ከተገኘ የወያኔ ሂደትም በተግባር እንደታየው ከደርጎቹ የተለየ አይደለም። የወያኔ ዋና ተልዕኮ አገርን ማዳከም፣ ህዝብን መከፋፈልና መበታተን በመሆኑ የከፋፍለ አጥፋ ፖሊሲው መረን የለቀቀ ነው። ነጥሎ መምታት፣ እያደናገረ መከፋፈል ነጥሎ ማጥቃትንም የተካነበት ወያኔያዊ ዘዴው ነው። ያፓን ለመነጠል ሌሎችን የወደደ መስሎ አቀፍ ያለው ብሏል ይላል። እስካሁን ባየነው ህዝብን እርስ በርስ በብሔር፣ በጎሳ፣ በቀበሌ፣ በሃይማኖት አናክሷል። ድርጅቶችን ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል፣ አዳክሟል። ወያኔ ከፍጥረቱ ዋና ችግሩ ማለትም እምነቱና ቅኝቱ ይህ ነው። በዚህ ላይ ግልጽ መሆንን ይጠይቃል። ለነገሩ አይከፍሉት መስዋዕትነት በመክፈል እጅግ በርካታ ለሆነው በፖለቲካው መስክ ለተሰለፈው ክፍል ግልጽ እየሆነ መጥቷል ብንል ስህተት አይሆንም። ከጥቂቱ ዛሬም የዝሆን ጆሮ ከገጠሙት በቀር ወያኔ ዘረኛና አምባገነን ኃይል አምላኪ በመሆኑ ሽብርና ጭፍጨፋን የተላበሰ ነው። እንደ ደርግ ሁሉ ወያኔም በስልጣን ላይ የተቀመጠው በጉልበት ነው። ድፍን 26 ዓመት በቦታው የቆየውም የህዝብን ፍላጎት ረግጦና ጨፍልቆ ነው። ያም ሆኖ ወያኔ በህዝብ አመፅ ተናግቷል። የሚቀረው መውደቅ ነው። ጊዜ ካገኘና ወያኔ መልሶ ከተጠናከረ የህዝብን ተቃውሞና አመፅ ለመግታት የደርግን የቀይ ሽብር የሚያስንቅ ትርኢት ሊያሳየን የሚቦዝን አይደለም። ለዚህ ማርከሻው የህዝብ መደራጀትና ከዳር እስከ ዳር እጅ ለእጅ ተያይዞ በአንድነት ሆ ብሎ መነሳት ነው። በአንድነት የተሰባሰበን በዕድሜውም የቆየን የህዝብ ትግል የሚገታው ምድራዊ ኃይል ፈጽሞ ሊኖር አይችልም። ለምሳሌ የቬትናምን የህዝብ ትግል ያስታውሷል። አምባገነኖችም የሚፈሩት ይህንን የህዝብ በትርና ቁጣ በጽናት መታገሉን ብቻ ነው። ዛሬም እንደ ትላንቱ የኢትዮጵያ ህዝብ ወያኔን አንፈልግህም፣ አልወከልኩህም፣ ወግድልኝ እያለ በተበታተነ መልኩም ቢሆን እየታገለ የህይወት መስዋዕትነትን እየከፈለ ነው። ዛሬ ከትላንቱ የተለወጠ ነገር የለም። ወያኔን ቢያገላብጡት፣ ሌላ ታሞ ቢደልቁለት፣ አዳዲስ ምስክሮች ቢሽጎደጎዱለት፣ ሲገልጡት ያው ወያኔ ነው። ለውጥ የሚጠበቀው ከህዝብ ነው። የኢትዮጵያ ምድር ለውጥን አርግዛለች። ነጻነትና ፍትህን እያማጠች ያለች አገር ነች። በወያኔ ማን አለብኝነት ሳይቋረጥ የሚካሄደው ግፍ ሞልቶ እየፈሰሰ ነው። ገላጋይ አዋላጅ የቁርጥ ቀን ታጋይ ልጆቿን ትሻለች። የዚያች አገር ለውጥ ፈላጊና አገር ወዳድ ዜጋ ሁሉ መታገል ማንም የማይገረስሰው መብቴ ነው ብሎ መነሳት ይጠበቅበታል። ሕይወቴን ለአገሬ ለወገኔ ብሎ በቆራጥነት መሰለፍ ይገባዋል። ትናንትና የታየው ዛሬም ማየት የማይቻልበትና የማይደገምበት ምንም ምክንያት አይኖርም። ኢትዮጵያ የታጋዮች መካን ሆና አታውቅምና በሕዝብ ያልተወከለን መንግሥት አምሮ መታገል፣ ወያኔ ላይ ማመፅ፣ ለአገር ሕልውናና ለመብት፣ ላልተገደበ ዜግነት፣ ለእኩልነት መከበር ወዘተ አምሮ መዋደቅ ኢትዮጵያዊ ግዴታ ብቻ ሳይሆን የሰብአዊ ክብር መገለጫም ነው ብሎ ኢህአፓ ያምናል። የኢትዮጵያ ሕዝብ ባለማሰለስ በገዢዎቹ ላይ የዘመናት ትግል ያካሄደው የተዋደቀውና አያሌ የሕይወት መስዋዕትነትን የከፈለው በከፋ የድህነት አረንቋ ውስጥ ተዘፍቆ በረሃብ እየተገረፈ በድንቁርናና በበሽታ እየማቀቀና እየተሰቃየ ፍዳውን እየቆጠረ ለመኖር ሳይሆን የመብቱ ባለቤት ሆኖ ነፃ በሆነ መንገድ ራሱን በራሱ የሚያስተዳድርበትን አዲስ የሆነ ህዝባዊ ስርዓት ለመገንባት ነው። የኔ የሚለው ህገ መንግስት አርቅቆና እውን አድርጎ የኔ የሚለው መንግስት በስልጣን ላይ ለመሰየም ነው። ሲያሰኘው ሊጠይቀው የሚችል እንዲሁም ከስልጣን አውርዶ በቦታው ሌላ ሊሰየም የሚችልበትን የስልጣን ምንጭነቱን ያስረገጠ ስርዓት እውን ለማድረግ ነው። የወያኔ የጥፋት ተልእኮ ሊደርስ የሚችለው በወያኔ በራሱ ብቻ ሳይሆን ህዝቡን በሚከፋፍሉና በእጅ አዙርን በሚረዱት ክፍሎች አስተዋጽኦና ተሳትፎ መሆኑ ግልጽ መሆን ይኖርበታል። ዓይናችንን አእምሯችንን ከፍተን በመከታተል ነቅተን መጠበቅ ይገባል ስንል ያለፈው እንዳይደገም፣ ዛሬ የጠላነው ነገ በሌላ ገጽታ እውን እንዳይሆን ተከፋፍለንና ተወናብደን ለወያኔ ሸርና ጥቃት እንዳንጋለጥ መጣር ይኖርብናል ከሚል ነው። ወያኔን በቅጡ ዛሬም ላልተረዱ የዋሆችና ማንን እንደሚታገሉ ለምን እንደሚታገሉና እንዴት እንደሚታገሉ ላልተገለጸላቸው ፖለቲከኞች የወያኔ አምባገነናዊነት፣ ከፋፋይነት፣ ኃይል አምላኪነት ልክፍት ሳይሆን ተፈጥሮው ማንነቱ መሆኑን ማወቅ ያሻል እንላለን። የወያኔ መሪዎች ጸረ ሕዝብ ሽብር እየሰፋ እንጂ የሚቀንስ አይደለም የምንለው አፈጣጠራቸውን ብሎም ድርጊታቸውን በሚገባ ስለምናውቅና ስለምንረዳ ጭምር ነው። የሕዝብ ተቃውሞ እያየልና እየሰፋ እስከሄደ ድረስ ወያኔ ሕዝብን ማሸበሩን አያቆምም። ያ ደግሞ እርስ በርሱ የሚቃረን ነገር ቢመስልም ለወያኔ ውድቀት ጉድጓድ ማሽ የፍጻሜውም ጎዳና መሆኑ ግልጽ ነው። ለዚህም ነው ነቅቶና በህቡ ተደራጅቶ የወያኔን ሴራ ማጋለጥ፣ ማክሸፍ፣ ለወያኔ መሳሪያ ላለመሆን መጠንቀቅ፣ የጸረ ወያኔ ትግሉን ጥንካሬና ህብረት ለማረጋገጥ መጣር ቀዳሚ ትኩረት መሰጠት የሚገባው። ሁሉም ኢትዮጵያዊ ዜጋ ግዴታውን ሲወጣ ነው አገር ከመበታተንና ከጥፋት የምድነው። የኢህአፓ የትግል ይዘት ራዕይ በኢትዮጵያ አገራዊ ጥቅም ሉዓላዊነትና የህግ የበላይነት መረጋገጥ ላይ የተመሰረተ በመሆኑ ይህ ነው የማይባል መስዋዕትነትን ከፍሏል። መከራና ስቃይ ተቀብሏል። አምባገነን በአምባገነን ሲተካ፣ ቅጥረኛ በቅጥረኛ ሲተካካ ሳያወላውል ትግሉን ቀጥሏል። የትግላችን ይዘትም እንዲሁ ታድሶ ዳብሮና ተጠናክሮ ይገኛል እንጂ ተለውጦ ተሰርዞና ተደልዞ አይገኝም። ኢህአፓ ለህዝብ እኩልነትና አንድነት ለዴሞክራሲና ለህዝብ የስልጣን ምንጭነት ታግሏል። ዛሬም ለዚሁ ትግሉን እንደቀጠለ ይገኛል። እነዚህ ክቡር ዓላማዎች ከግብ እስካልደረሱ ድረስ ትግሉ መቼም ቢሆን መች የሚቆም አይሆንም። ለጠላቶቻችን ቅዠት፣ ለወገን ደግሞ አለኝታና ደም መላሽ ሆኖ ኢህአፓ ትግሉን ይቀጥላል። እጅ ለእጅ ተያይዘን የዚህን አምባገነን አገር አጥፊ አገዛዝ ማክተሚያ እናፋጥን እንላለን። የኢትዮጵያ ሕዝብ ለመብቱ የሚያደርገው ሕዝባዊ ትግል ይቀጥላል፣ ድልንም ይቀዳጃል። እናሸንፋለን።
ዘመን ለፋሲ ቀድሞ የታገለ መቃይ ተፋላሚ ቀድሞም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋነት ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን ግንባርክን